ጤና ይስጥልን።
እግዜር ይስጥልን።
ከቢጃ ጥሪ ማዕከል ነበር። ምንደ Okay፣ እሺ፣ ቅዳሜ ደውለውልን ነበረ።
እሺ።
አገልግሎቱን አግኝተዋል?
በምንድን ነው የተመዘገበው?
አይ እንዲሁ ተደውሎ ስላገኘን መልሰን check እያደረግን ነው። አገልግሎቱን አግኝተዋል? የጥሪ ማዕከል ሰራተኞችን አግኝተዋል?
አዎ፣ እሺ። ይሄን ግን ለማድረግ I think አልመጣላቸውም መሰለኝ።
ተመዝግቦላቸዋል ግን ተመዝግቦላቸዋል። ከአርብ ጀምሮ ነው ሰዎቹ እንትን ያደረጉት።
እህ፣ I think በጥንት አንድ አጥንት የሚባል ፕሮግራም ነበር መሰለኝ የቢጃ እርስዎ የመስመር promoter ኖት?
እ አዎ እርስዎ የመስመር promoter ኖት?
አዎ እኔ መስመር ኃላፊ ነኝ እና እህ፣ I think እንትን ብሎ ነው መሰለኝ እዛ ፕሮግራም ነበረ ብዙ እዛ ስራ ነበር። በዛ ምክንያት አልመጡላቸውም መሰለኝ።
እህ። እሺ ግን እኛ ጋር እንደተመዘገቡ አረጋግጠዋል።
አዎ እሺ፣ ስለማረጋግጥ ነበር። እናመሰግናለን። መልካም ቀን።